ሄሎ
ሄሎ ወይ ይሰማዎታል?
ይባላል። አዎ እሺ
እ ከትላንት ወዲያ አዝዤ ነበረ እና ሁለት አይነት እ ሽንኩርት እና ነጭ ሽንኩርት አልደረሰኝም። ዛሬ ይደርሻል ብለ እስካሁን ማንም የደወለ የለም።
እስኪ ስልክ ቁጥር ይነግሩኛል? ይቅርታ አስራ ሶስት ሰባ አምስት ዘጠኝ አስራ ሶስት ሰባ አምስት ሀምሳ እሺ
ሰላሳ ስድስት
Okay ነጭ ሽንኩርትና ምንድን ነው ያሉኝ?
ሽንኩርት አዎ ይቅርታ መኪና ብልሽት ስለነበረ ነው ዛሬ ያልወጣለሁት። ነገ ይመጣልዎታል።
ዛሬ አይመጡም።
አዎ ከዚህ በኋላ የመኪና ብልሽት አጋጠማቸውና እ ቀሩ driver ኦች እና ለነገ ተላልፏል።
ነገ ስንት ሰዓት?
ሰዓቱን እንኳን exact ልነግሮት አልችልም። ያው መንገድም ሊዘጋጋ ስለሚችል ጠብቂ እስከ ዘጠኝ ሰዓት ነው የተባልኩት።
እ ወይ ቤት መቀበል የሚችል ሰው ካለ ነገሮች ሲደውል ነገ ችግር የለውም። እሺ ግን ዛሬ እንዴት ይመጣል ብላችሁ ስንጠብቅ ነው የቆየ ነው ብዬ ነው አዎ አዎ ማሳወቅ።
ትክክል ነዎት። ድንገት የ- የመኪና ብልሽት ስላጋጠሟቸው ነው እንጂ already ወጥቶልዎት ነበር። ለዛ ነገ ጠዋት ይደርሳል።
ነው። ሊደርስ ይችላል። ያው እርግጠኛ ሆኜ አልነግርዎትም። መንገድ ሊዘጋጋ ይችላል ምናምን።
ስለዚህ በቃ ነገ ነው ነው።
ይመጣል ነገ። እሺ መልካም እሺ